hello
ጤና ይስጥልን።
ጤና ይስጥልኝ።
ከብቻ የጥሪ ማዕከል ነበር የምንደውለው።
እሺ ደንበኛችን ከሶስት ቀን በፊት ደውለውልን ነበር አይደል?
አዎ፣ በምን ነበረ?
እ ደውለውልን አገልግሎት አግኝተዋል እኛ ጋር አዎ አዎ አግኝቻለሁ። ኧረ እደውላለሁ።
ተስተካክሎልዎታል?
የቱን አሁን specific አድርገሽ ንገሪኝ እና የቱ የቱ ብዙ ስለምን እኔ promoter ነኝ እዛ area እና
አይ እ እዚህ ጋር ተደውሎ ነው ያልተነሱ ስልኮችን እየደወልን ስለነበረ ነው። ከዛ በኋላ ደውለው አግኝተዋል የጥሪ ማዕከል ሰራተኞችን?
ከ- ከመቼ መቼ መሰለሽ የደወልኩት? I think ቅዳሜ መሰለኝ።
አዎ ከሶስት ቀን በፊት አዎ ከዛ በኋላ አግኝቻለሁ።
የጥገና ክፍል እ አግኝተዋል?
አዎ የጥሪ ደውዬ ማዕከል ሰራተኞች አዎ አገልግሎት አግኝቻለሁ። አዎ አዎ ይሄ ለምጠኝ ነበር። እናመሰግናለን። መልካም ቀን።
ችግር የለም ችግር የለም። እሺ እና